ቆይ እኔ የምልሽ የእናት ብር የገባልሽ እንደሆነ የእናት እንትን ታደርጊያለሽ ትዘግኛለሽ እ እ ብር የገባልሽ እንደሆነ የእናት ትዘግኛለሽ ስደውልልሽ መቼ አንቺ መልስ ሰጪኝ። እንደውም ተጣልቼሻለሁ። ረስቼው ነው እኮ እረሳለሁ ነገር ረስቼው ነው ነገር እንጂ ተጣልቼሻለሁ መቼ ብለው ብለው ስልክሽ እኮ አይሰራም።
የትኛው ሙ- የቢሮ
ሁለቱም ቆይ ቆይኛ እንደ ምረት አንድ ምረትዬ በቃ ደው በኋላ ደውዪልኝ በሞባይል ፈልጓል እ
ማርያም ቢሮ ራሱ ቢሮ ቆይ ደውዪልኝ በሞባይል ይሄ ስልክ እሺ እምቢ ብሏል።
ደውልልሻለሁ ደውልልሻለሁ